hello ጤና ይስጥልን ቤስት ቤት ጤና ይስጥልን ብር transfer ማለት ነበር አልገባልኝም።
በዚህ ቁጥር ነው ወደወልክበት?
አዎ አዎ
ስንት ብር ነው?
አንድ ላይ ሀያ ሺህ ብር ሀያ ሺህ ብር አስራ ሁለት ሺህ እና ስምንት ሺህ
አስራ ስንት ነው ያልከው? አስራ አስራ ሁለት እና ስምንት ሺህ
በደንብ የስት አስራ ሁለት ነው አስራ ሶስት አስራ ሶስት ነው እሺ
እሺ አፕሩቭ አድርጌልሃለሁ። ትንሽ ጠብቀውና ይገባልሃል። እሺ